Hello ጤና ይስጥልን ቤት ቤት
እንትን ቦነስ ነበረብኝ አልተለቀቀም። ስለዚህ ነው የደወልኩት።
እሺ ከስር ኮድ ንገረኝ።
አስራ ሶስት እሺ
ሰላሳ ሶስት እህ
ሰባ ሶስት እሺ ሀምሳ ዘጠኝ
ይህ ትኬት ቦነስ የለውም። እሺ ወንድሜ ሶስት የወጣ ጨዋታ አለው።
እ ሶስት አዎ ሶስት ቀይ ያለበት።
እሺ እ
እሺ መልካም ቀን።
እሺ